ሄሎ አቤት
ሄሎ፣ ሄሎ።
የአብስራ ነህ?
አቤት አዎ፣ አዎ፣ OK ከ Afriwork ነበር የምደውልልህ። በ digital marketing ስራ apply አድርገህ ነበረ።
አዎ፣ አዎ።
ነገ ስምንት ሰዓት ላይ ይመችሃል? interview
የት አካባቢ ነው?
ሀያ ሁለት ሀያ ሁለት ኪሎ ነው።
ሀያ ሁለት ጎላጎል ሀያ ሁለት እሺ። ዝም ብዬ ሀያ ሁለት ጎላጎል እዛው ህንጻ ላይ ነው።
እ፣ ሀያ ሁለት ጎላጎል አጠገብ ኖህ ፕላዛ ህንፃ ላይ ሰባተኛ ፎቅ እሺ፣ ሰባት ዜሮ አንድ ስንት ቤት ነው ያለው? ስንት- እ? እ? ሰባተኛ ህንጻ።
ሰባተኛ floor ላይ ሰባት ዜሮ አንድ እሺ፣ እሺ፣ እሺ።
እሺ thank you።
እሺ፣ ስምንት ሰዓት እሺ፣ እሺ፣ እሺ፣ እሺ ቻው።
እሺ።